ጤና ይስጥልኝ ሁሉ ስፖርት ነው። ባኮም ለዳ
ትላንትና በስህተት የሄሎ ካሽ account ላይ withdraw አድርጌ ነበር።
ልኳል ቴሌግራም ላይ
አይደለም
ያልገባሎ ዝውውር ታሪክ ላይ ፎቶ ያንሱና ቴሌግራም ላይ ላኩ።
አይደለም አይደለም withdraw ው በሄሎ ካሽ account የሌለኝን አዘዝኩት በስህተት ማለት ነው።
ገብቶኛል። ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን ፎቶ ያንሱና አይደለም ቴሌግራም ላይ ላኩ።
እንዲገባ ሳይሆን account የለኝም ጭራሽ የሄሎ ካሽ
አዎ ከ transaction ተረዳሽ?
history ላይ ፎቶ አንስተው ይላኩልን በቴሌግራም።
transaction history ላይ አዎ እሱን ደግሞ አያወጣልኝም። ብዙ ጊዜ ሞክሬው ነበረ።
እ እንዴት ነው የሚሻለው? አያወጣልኝም። ልክ transaction history ስለው logout login ያድርጉና ይመጣለታል። ሲመጣለት ፎቶ አንስተው በቴሌግራም ይላኩ።
በቴሌግራም እሺ፣ እሺ፣ አመሰግናለሁ።
እሺ